ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
ሰላም እንዴት ነሽ?
ሌላ ፍሪጅ ለማስጠገን ነበረ። Hello ይሰማል?
እሺ ከዚህ በፊት ይሰማል እና አይሰማም?
እሺ ይሰማል ይሰማል
Hello ይሰማኛል ይሰማኛል።
Hello
Hello ይሰማል።
እሺ
ፍሪጅ ለማስጠገን ነበር። አር ዩ ኢቭን አላይቭ? ሄሎ